ሄሎ አሸናፊ ሄሎ ሄሎ አሸናፊ ከ Best Bet ነው የምደውልልህ። እሺ አንድ customer ደውሎ የበላሁትን ብር አልከፍልም አለኝ እያለ ነበር።
አላልኩም። እኔ ብሩ አልገባ እኔ እናንተ አላስገባችሁም። እኔ በቴሌግራም attach አድርጌያለሁ።
ጠይቀህ ነበረ?
አዎ ጠይቄ ሪፖርት አድርጌያለሁ ለፋይናንስ አርባ ሰባት ሺህ ጠይቁልኝ ብሎ አርባ አዎ አዎ አዎ እኔ አርባ ሰባት ሺህ ሺህ?
ዊዝድሮ እንደዛ ነገር ነው።
ዊዝድሮ አርባ- እንዲህ አርባ ሰባት ሺህ አራት መቶ ሰማንያ ሶስት ብር ነው አይደል win ያደረገው?
አዎ አዎ እኔ አርባ ሺህ ብር withdraw ጠይቄያለሁ። አ- አልመለሱኝም።
እኛ ወደ ጋር account።
በቃ እሺ አዎ።
እነግረዋለሁ፣ አስረዳዋለሁ። እሱ እንደዛ ስላለ ነው
እናንተ አልከፍልም አለኝ ነው።
አስገቡም።
እሺ ፋይናንስን አወራቸው።
አዎ
በቃ እሺ ችግር የለውም። እሺ ሪፖርት አድርግ፣ ለልጁም ንገሪ። ለሱ ለሱ እኛ- እነግረዋለሁ። እሺ
እሺ እሺ